ሄሎ ያስጥልኝ ሁሉ ትምህርት ነው ባኩል ምድረው ሰላም ሄሎ ጤና ይስጥልኝ ሁሉ ስፖርት ነው መለዳወት ሁሉ ስፖርት እንትን ነበር የዌቭ እየቆረጥ ነው ስልሳ ሺህ ብር እንትን አንድ ወጣብንና ቦነስ ስድስት መቶ ብር ሰጥቶ ነበር። ከዛ በኋላ ዊዝድሮዋል ስንለው withdrawal ኡ ወደ ቴሌ ብርም ገቢ አልሆነም፣ እዛ account ላይም የለም፣ አየር ላይ ነው የቀረው።
እሺ ከ transaction history ላይ ያልገባሉትን ምልክት አድርገው በቴሌግራም screenshot አድርገው ይላኩልኝ።
ያልገባውን ቴሌግራም በዚህ ቁጥር ነው ቴሌግራም ያዙ ያዝ ስልክ
የያዙ ስልክ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ እሺ ሰባ ስምንት አስራ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ በዚህ ላ እሺ እሺ መልካም ቀን